ጤና ይስጥልኝ።
ሰላም ነው።
ጤና ይስጥልኝ።
ትናንትና ማታ አራት መቶ ሰማንያ ምናምን ብር ሂሳብ ነው። ሰባ በሰባ አንድ ብር ነው።
ትናንት ደመኛችን ድምፆት አይሰማም። ትናንትና
አራት መቶ አስተላልፈው ሰባ አንድ ብር።
አልገባሎትም ነው።
አዎ።
እሺ ኬት ወዴት ነበር ያስተላለፉት?
እ?
ኬት ወዴት ነበር ያስተላለፉት? ደመኛችን ወደ ሁሉ በቴሌ ከቴሌ ብር ወደ ሁሉ አዎ።
ከቴሌ ብር ወደ ሁሉ ስፖርት ነው ያለኝ።
አዎ።
እኛ ጋር ደውሎ አስመዝግቦ ነበር።
እ?
እኛ ጋር ደውሎ አስመዝግቦ ነበር ደመኛችን።
አላስመዘገብኩም፣ ግን ቴሌግራም ላይ አታች አድርጌያለሁ።
እሺ ስሙት ማለበል ሚልኬሳ ማናሉኝ ሚልኬሳ
ሚልኬሳ አዎ። በዳት ሚልኬሳ ማን በዳት
ቴሌግራም ላይ አታች አድርጌ ያለው ነበር ያሉኝ።
አዎ። ማታ አድርጌው አይተው ነበር እኮ
ስንት ብር ነው? አራት መቶ ሰባ አንድ የሚለው ነው።
አዎ።
እሱ ነው ደንበኛችን።
እ?
አራት መቶ ሰባ አንድ የሚለው ነው transaction ኑ።
አዎ። እ?
እሺ ቴሌብር ላይ የሚጠቀሙት ስልክ ቁጥር አሁን የደወሉበት ነው።
አዎ። አሁን ደወልኩበት።
እሺ ደንበኛችን በእኛ በኩል አይተን አስታ- ተስተካክሎ ስልክ እናሳውቆታለን። ሌላ መረጃ ቴሌግራም ላይ attach ማድረግ ያስፈልጋል ወይስ ልተው?
አይ screenshot ኡን attach ስላደረጉልን በእሱ check እናደርገዋለን። ደንበኛችን እሺ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ አስቀምጡልኝ። መልካም ቀን።